hello hello hello
ሄሎ
ሰላም ጤና ይስጥልን ቴሌቪዥን
ቴሌቪዥን ለመጫወት ስንት ጥያቄ ከመመለስ አቤት
ስንት ጥያቄ
እ ቴሌ እ ጥያቄና መልሱ እ በተከታታይ አስር ሲመልሱ ነው።
በተከታታይ ስንት
አቤት
ስንት ሄል- ለመጠቀም ፈልገ ነው ለመጠቀም እ?
ፈልገው ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ አንድ ከዛ?
ቁጥር ላይ ለመመዝገብ
ከዛ ሶስት ቁጥር ለመጫወት ከዛ
ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
ከዛ
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
እ፣ ጥያቄና መልስ በ coin ነው። coin ገዝተው ነው የሚጠቀሙት።
ስንት ጥያቄና መልሱን በተከታታይ ሲመልሱ ትኬት ሲሰጡት እርሱ አቤት ስንት ጥያቄ
አስር ጥያቄ በተከታታይ መመለስ አለበት።
እና ስንሳሳት ምልክት ያመጣል እንዴ?
እ፣ ወደ ኋላ ይመልሱቦታል። አሁን መልሱ ትክክል ከሆነ ወደ ሌላ ያሸጋግሩታል። ትክክል ካልሆነ ወደ ኋላ ይመልሱቦት ወደ ነበረ።
እና እሺ፣ አመሰግናለሁ።
ምንም አይደለም።